ጤና ይስጥልኝ Best Bet hello ሰላም ጤና ይስጥልኝ Best Bet Best Bet ብር ላክልኝ የለኝም፣ አልገባም። Best Bet deposit አድርገህ ነው?
አዎ፣ ግን አይገባም።
መቼ ነው?
አሁና ማታ ደግሞ እንደዛ ነው። ማታ ደግሞ እንደዛ ነው። ሌላው
ስልክ ንገረኝ።
ዜሮ ዘጠኝ የ Best Bet ስልክ ዜሮ ዘጠኝ
Best Bet ነው።
አዎ የ Best Bet ሴርታ አስራ አምስት አስራ አምስት
አስራ